ሄሎ ኪሎ ጤና ይስጥልኝ።
ጤና ይስጥልኝ።
እጅግ ዲዛይን ነው።
አዎ ከአፍሪወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
እሺ በ graphics designer የወጣ vacancy ነበረ።
እሺ hire አረጋችሁ በእኛ platform።
በእናንተ ፕራ- platform hire አድርገናል ይመስለኛል። ግን አንድ እኔ አይደለሁኝም እዚህ ላይ ለጊዜው ያለሁት። ስልክ ልስጥሽ?
እሺ እጅግ አየሁ እርስዎ ነው አዎ ነኝ።
እርስዎ ነው አድ- post ያደረጉት አይደለም?
አዎ አዎ ትክክል ነው። ግን እኔ አልሰራሁበትም። አ- ላገናኝ ልስጥሽና ስልክ ይቻላል።
partner ኤ ናት እንትን ታድርጊ አናግሪያት። እሺ ዜሮ ዘጠኝ አንድ አንድ ዜሮ ዘጠኝ አንድ አንድ ሀያ አራት ዘጠና እሺ።
ሰባት ስልሳ አንድ ዘጠና ሰባት ስልሳ አንድ ማን ልበል ስማቸው?
እጅግ ናት እሷ።
እጅግ እሺ አዎ በቃ እሺ እሺ አመሰግናለሁ።
እናቴ። እሺ እናቴ።